नहीं हेलो Yes. Hello
ወይ
እንዴት ነህ?
አለው ለእንዴት ነህ?
አለሁ ከጎማ ከገርጂ order ያስኩኝ እሺ
ሰባ አራት ሰባ አራት ሃምሳ
ሰባ አራት ሀምሳ ማን ነው ስም ጸደቀ ነህ አይደለ አዎ አዎ መቼስ የድምፅ እንዴ አይጠፋም።
ጸደቀ መቼስ ምን ይሻልሃል
እኔ ራሱ ግራ ገባኝ።
አንዴ ከካሳንቺስ ትይዛለህ አንዴ ከኦሎምፒያ ትይዛለህ የካ- የካሳንቺሱንማ ተይኝ፣ እሱን በለው እኮ ቁጭ ብዬ። አይ ያውም የት እኮ ነው የሚረባ ያለኸው ምግብ አንተ?
አይደለም። እውነት
አሁን የት አሁን ነው እኔ- ያለኸው ሀብሀብና አናናስ ጠፍቶ ነው። አሁንማ ቦሌ ነኝ።
ቦሌ ሌላ order ይዘሃል ግን ጸደቀ አልያዝኩም አልያዝኩም።
ሸረማ ወደ አናግሩልኝ
ጎሮ ይሄዳል ይሻላል።
ሀብሀቡን በለው ስልህ በሶስት መቶ ብር። የሀምሳ ብር ሀብሀብ ገዛ ለስድስት በቃል። አዎ በእናትህ እቺ ካስተምሯ ነች ጉድ ያደረገችኝ። ቆይ ባለፈው አይነት እኔ ምንም አላወራሁም። በቃ ይቅርታ አድርግልኝ እናት። እሺ በቃ እሺ ብዬ ተውኩኝ። ያጋጥማል። አንድ ቀን አንዱ እንደዚህ ጁስ አልወስድ ካ- complete አድርጋ ሁለት ሊትር ውሃ ጨምራ የዘና ብሎ complete ካረኩኝ በኋላ ግማሽ ሰጥቷል። ግን
Hello ጸደቀ ወየ
ወይ ይሄኛው አይወጣም ብሎኝ ነው።
እሺ እሺ እሺ አትጨነቂ። እሺ እሺ ግን pin ኡን ልክሽ ያስተካክላል እሺ ጸደቀ።
እሺ እሺ check አድርግልኝ ግን እ፣ ወደ ጎሮ ነው check አድርግ by the way እሺ አይላለሁ። እሺ አባቴ እንግዲህ